ሄሎ ሄሎ፣ አቤት ጤና ይስጥልኝ።
አብሮ ይስጥልን።
ወደ ፍሊንስቶንም ስደውለው ነበር ሰማንያ አንድ ሰማንያ ስምንት ላይ አዎ መረጃ ምን መረጃ አለ ብዬ ልጠይቅሽ ነበር ስለ ስለ እሱ።
እሺ፣ የት አካባቢ ነው ያሉት? አዲስ አበባ ነው?
አዎ አዲስ አበባ ውስጥ ነው።
እሺ፣ አክሲዮኖችን እየሸጥን ነው ያለ ነው።
አዎ አንድ ሰው ዝቅተኛ መግዛት የሚችለው የአክሲዮን መጠን መቶ አክሲዮኖች ነው። ሰባ አዎ አምስት ሺህ ብር ጀምሮ መግዛት ይችላሉ። የአንድ አክሲዮን ዋጋ ሰባት መቶ ሀምሳ ብር ነው።
የአንድ አክሲዮን ዋጋ ሰባት መቶ ሀምሳ ብር አዎ፣ አዎ። ከሰባ እሺ።
አምስት ሺህ ብር ጀምሮ የት- መግዛት ይችላሉ።
አዎ።
ሙሉ መረጃውን ለመውሰድ ወደ ቢሮ መምጣት አይችሉም? ቦሌ ገርጂ ልደታ ቢሮ አለን።
እሺ እሺ አመቻችቼ የት አካባቢ እመጣለሁ።
ነው አሁን ያሉት?
ስራ ቦታ ነኝ። አመቻችቼ በእረፍት ቀን አላችሁ?
ቅዳሜ አዎ አዎ ቅዳሜ አለን ከጠዋ- ከጠዋት ጀምሮ አዎ አለን።
እሺ እሺ በቃ አመቻችቼ ስሞት ማን ይላል?
ብቅላለሁ።
ስሞትን ማን ልበል? ቀጠሮ ስሜ እናስገባለን።
ሀዋ ሀዋ ነው።
እሺ እሺ።
ሀዋ።
ማስታወቂያችንን ከምን ላይ ነበር የሰሙ? ወይዘሮ ሀዋ።
እዚህ ፌስቡክ ላይ ነው ያየሁት።
እሺ እሺ። ቅዳሜ ጠዋት ላይ check አረጎትና ሰዓት እንወስዳለን።
እሺ ጠዋት ላይ እንኳን ስራ ነኝ። እስቲ አያለሁ። ቆይ እስቲ ሌላ ቀን እንደዚህ አመቻችቼ ከስራ ፈቃድ ወስጄ ነው እንድመጣ እሞክራለሁ።
አሀ okay።
እሺ።
እሺ እሺ እሺ እሺ፣ ሰላም መልካም ቀን።
ነው። እሺ